ዜና ይስጥልኝ ቤተሰብ የትራሄል ነኝ ባኮም ልርዳ
ደውዬ ነበር። ኤርሚያስ ከድሬዳዋ ተስፍሽ እየሰራልኝ ነበር። ታገናኝ
እንዴ ጠብቅ።
ተስፋዬ እሺ
ኢየሱስ መኖሩን እሱ ነው የሚያውቀው እንጂ የሚመለከት ነገር የለም።
hello ተስፍሽዬ ወይ ተስተካክሏል? እሺ
አልተስተካከለም። ልጆቹ ሊደበድቡን ነው ዘግተንባቸው እያሉ ነው እኮ።
ምኑ game ኡ?
እንዴት እንዴት ነው? አ ኧረ ተቀይሯል። አንድ አይነት game ነው ግን አይለይም game ኡ። ለዛ ነው እሺ odd ኡስ odd ኡ ዘጠኝ already ዘጠኝ ነው እንትኑ ሰላሳ አምስት አድርጌልሃለሁ።
ዘጠኝ አይደለም የሆነ በሁለት ዘጠኝ ኬ ሶስት ሶስት- ሶስት መቶ ብር ላይ እየ- እየቆረጠባቸው ያለው
ሀራሚያ ነው ከርክኛ ኤርሚ አ ሀረማያ ይሄ ነው ዴሉክሱ ማለት ነው ጌሙ።
አ አ ኦኬ ሀራማያ ቆይ ከኖ ኦድ ከኖ ቤት አንዴ ጠብቀኝ። እሺ፣ ትምህርት ቤት። ከሶስት ሶስት አይደለ
ከሶስት ሶስት ተቀይሯል። ሰባት መቶ ከሁለት ሁለት OK ከሁለት ሁለት ነው።
ከሁለት ሁለት በቃ ይኸውልህ ሀያ አምስት ነው።
አዎ ልክ ነው። አይ እንትን ዘጠኝ አልሆነም።
አ ዘጠኝ አይደል በቃ ያኛው ግን ተስተ game ኡን ቀይሬ እልሃለሁ።
እን- እንትን ነው odd ኡ ዝቅ ያለ ነው የዚህኛው።
አዎ
እሺ ተስፍሽ ትንሽ